ዲ ከሰባት ጀምሮ hello hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከ ChipChip ነበር የምደውልሎት።
እሺ ደህና ናችሁ?
ሰላም፣ እንዴት ኖት?
ምን ነው ጠፋችሁ?
አለን አለን።
እንደዚህ ነው አልጠፋንም።
ሁላችን እንደዚህ ነበር።
አይ አይደለም አይደለም።
በጣም ነው እንትን ያልኩት በእውነት በጣም ማለት ነው disappoint የሆንኩትኝ። እንዴት እንዲህ ታደርጉኛላችሁ?
ይቅርታ በጣም ትናንት ትንሽ system ን ስላስቸገረን ነው እንጂ ትናንት የሚላክሎት ነበር አይደለ? sugar ስኳር ነው አይደል?
ትላንት አሁላ ትላንት ነበር ግን ስኳርና ድንች አዎ፣ ስኳርና ድንች ነው።
አዎ okay እሺ፣ አምስት ይቅርታ።
ኪሎ ድንች አምስት ኪሎ ስኳር እርስዎ ኖት admin ድንቹ ላይ እኔ ነኝ አድሚን በአምስት order ያደረጉት ነው ድንቹ።
ሶስት እና እ፣ ሁለት አዎ ሶስት አንድ እና አንድ ሶስት አንድ አንድ ክፍፍል አዎ። አዎ እሺ፣ ነገ እንልክሎታለን። ይቅርታ በጣም
ነገ አዎ።
ዛሬ ከመቼ ደወላችሁልኝ? መቼ ታውቃችሁ ነው አይ ከእኛ እንደዛ ታደርጉትም። እሺ አይደለም።
ነገ ፕሮግራም ላይ ነው መሆኑ።
በትናንትና system ስላስቸገረን ያው ማታ ደውለን check አላደረግንም እና ደውላችሁልኝ system ስላስቸገረ እንደዚህ እንደዚህ ነው። ዛሬ አትጠብቂ ይችላል።
ትናንትና ማታ አልተደወለለውትም አይደለ? በከቢሮ አልተደወለልኝም።
አዎ እኮ እሱን እኮ ነው የምሉት። አሁን እኛ ለነገ የሚላክ ካለ በዚህ ሰዓት ደውለን check አድርገን location እንደ አዲስ ለነገ እንልክ ነበረ። ግን ትናንትና system አስቸግሮን በመሀል ስላልሰራን ነው። ለዛም ነው ዛሬ ያልተላከሉት። ይቅርታ በጣም ጥሩ ነገ መቀበል አይችሉም?
ነገ ትንሽ ፕሮግራም ላይ ነው መሆኑ። ሰኞ ማድረጋችሁ ነው?
እሺ ለሰኞ እናድርግሎት።
አዎ ከነ ማካካሻው እሺ እሺ፣ ይቅርታ በጣም እሺ እሺ። ለሌላ ቀን እንደዚህ አይ አይደገምም። ይቅርታ በጣም ታረጉ ጥሩ ነው። እሺ እናቴ፣ እሺ እሺ፣ መልካም ምሽት። እሺ አመሰግናለሁ። እሺ እሺ።
ቻው።